ሄሎ
ዎው ከቤስት ቤት ነው የምደውሉት። አሁን በደው- በሰጡኝ ስልክ ቁጥር የቤስት ቤት account የለም።
አ አሁን በሰጡኝ ስልክ ቁጥር የቤስት ቤት account የለም።
ዜሮ ዘጠኝ እሺ
አስራ አምስት እሺ
አርባ ሶስት እሺ
ስልሳ ሁለት
እሺ
አስራ አንድ
ሄሎ
አዎ ስዛ ወደ ዜሮ ዘጠኝ አስራ አምስት አርባ ሶስት ስልሳ ሁለት አስራ አንድ ነው አይደል የሚልኩት? ቴሌብሩ
አዎ ሰባሺና አምስት ነው
ኮንፊርም ተደርጓል። ፕሮሰስ ላይ ነው ይገባሉታል። ትንሽ ጠብቁ።
Caramba, እሺ መልካም ቀን።
እሺ እሺ